hello ጤና ይስጥልኝ ቤት ራዲዮት ነኝ።
እንትን withdraw አዝዤ ነበረ ንግድ ባንክ ላይ።
ምን አልከኝ? እሺ ስንት ብር ነው?
እሺ
እሺ ስልክህን ትነግረኛለህ?
ዘጠና ስድስት ሰባ ስምንት
ዘጠና ስድስት ሰባ ስምንት እሺ ሰላሳ ስድስት እሺ ሰላሳ ዘጠኝ
መቼ ነው?
ዛሬ በቃ ይገባል አልሽ?
okay።
እሺ እሺ።
pending ብሎ ነው?
እ pending እያለ ነው ወይስ አልታዘዘም?
processing ላይ ነው። ሶስት ሺህ ብር ነው።
አዎ ስለቆየ process ነው።
ላይ ማለት ከዚህ በፊት ቀደም ብሎ ስለገባልኝ ነው። ዛሬ አዎ ይ- አሁን ይገባልሃል። ብዙ transaction ስላለ ነው። እሺ okay።
እሺ እሺ። መልካም ቀን። እሺ